ትመለስ ድረስ
እናት ይልሽ በጣም ቸገርና ኦክሲጅን ሞሉልን ወስደው አስቀሩት። በዛው በቃ አንድ ወር አይሉን ነው ታንኳን ቀይረው ነበር ወስደው
ምን አይነት
ኦክሲጅን ሊሞሉልን ወስደው ነበረና
እሺ እዛ እ እ hello
ይሰማል ይሰማል ኦክሲጅን ሊሞሉልን ትልቁ ነበረና በትንሿ ቀይረው ወስደዋትኝ አሁን ሊማለ መጥቷን አልመለስልንም። የተሰጠነ ስልክ ቁጥር ደግሞ የሰጠው ነበር አይሰራም ስልካቸው እና በጣም ተቸገርን።
ማን ነው መጥቶ የወሰደው?
እ
ማን ነው የወሰደው በፊት የነበረው?
እኔ እንግዲህ በእኔ ስም ነው አትክልት ባርና ሬስቶራንት ብሎ ነው እዛ ወረፋ የተያዘው ልጅ በአጋጣሚ ልጅ ነበረች እና እሷ ነበረ እ
ሌላ ጊዜ እዛው ነው የሚቀያየሩት ወይስ ወስደው ሞልተው ነው የሚመልስላችሁ?
አይ ዝም ብለው እንደዚህ በመኪና እየያዙኝ ወዞ የሉ በእናንተ የብጃይ
አዎ አይ የሚያውቋቸው ሰዎች ናቸው በፊትም የሚመጡ ናቸው ወይስ አዳዲስ ሰዎች ናቸው?
ታዲያ ምናምን ይችላል አዲስ ሰዎች ናቸው ወይስ በፊትም እናንተ የምታውቋቸው ሰራተኞች ናቸው? መልስ እኔ ምንም እንትን በአጋጣሚ ሰራተኛ ነበረች እና ግሮሰሪ ላይ የምትቀመጠው እንደዚህ ይዛ ይዘው ሲዞሩ እየመጡ ይጠይቃሉ። በፊት ማለት ነው እንደዚህ የተሞላ ይዘው መጣው የተሞላውን ሰጠውና የእኛን ይዘዳሉ። እንደዛ shift ያደርጉልን ነበር። አሁን ግን እንደዛ እነሱን ጠፉ። ስልኩን አይሰማም።
ያን ሲሊንደር ወስዶ አልተመለሰም እስካሁን። ትልቁ ነው ትንሹ ነው?
ትልቁ ነው ደግሞ የግል ነው እሱ የግል ነው እናንተ አይደለም። ትልቁ ነው በአጋጣሚና ሰማያዊ color ነው ትልቁ
ትልቁ የራስዎት የገዙት?
እ የግል ንብረት ነው። የእናንተን ደግሞ ሰዎች ትንሿ ነው።
እሺ አሁን እንድመዝግቤ ያስተላልፍልዎታለሁ። የድርጅቶች መለያ ቁጥር ግብር ከፍሉበታል አይደለ? TIN number እሱን ይንገሩ።
TIN number ኤ ነው አሁን በአጋጣሚ ሆኖ ደግሞ አልያዝኩም።
እሺ ደግሞ ቢጂአይ የተመዘገቡበትን ስልክ ቁጥር ያስታውሱታል?
ልጄ የተመዘገቡበትን
አዎ የእንትኑን የ- የድራፍት ማሽኑን ልንገርሽ
የድራፍት ማሽኑ ቁጥር ሳ ስልክ ቁጥር ቢጂአይ የተመዘገቡበትን በዚህ ቁጥር ነው የመኮንን አይ አይደለም 09 09 29
ሀያ ዘጠኝ 39 no no ዘ- ቆይ ልንገርሽ ደግ 09 25 09 25
እሺ ሀያ አምስት 08
ስንት አሉ?
08 79 82
አንድ ዜሮ ዘጠኝ ሀያ አምስት ዜሮ ስምንት 79 82
ሰባ ዘጠኝ ሰማንያ ሁለት አዎ 79 82
እሺ እባክህ መስመር ላይ ጠብቁኝ ሊሎት
በጣም ተቸግረናል። በቃ already ድራፍት አቁመን ግን ስራ ከቆምን አስር ቀን አልሆነም። ምክንያቱም ምንም እዚህ ደግሞ ሲሚ ሴሚት ደግሞ ለጊዜው ሞልተን እናሰራለን ምንም ሴሚቶች ደግሞ ተተናል ምናምን ብሎ ምንም አይነት በቃ ቤቱ ተዘግቷል ማለት ይቻላል። እና ግብር ከፋዮች ነን እኛ በጣም ተቸግረን ያለ ነው እና በተቻለ መጠን እንደምንም ተባለን እና እንዴት በምንድን ነው የማረጋግጠው?
ቆይ ልመዝግብልዎት። አሁን በሰጡኝ ስልክ የመጣልኝ ቤት ስላሌለ ነው። እሱን እያዩልዎት ስለሆነ ነው እመዘግብልዎታለሁ። በስልኩ ስላልመጣልኝ ወይ የቢጂአይ መለያ ኮዶት ቁጥሮትን ያውቁታል? በስልኩም ቢሆን በስልኩ አልመጣልሽም?
በስልኩ አልመጣልኝም።
እሺ፣ ሲደውልልኝ ሌላ ነው ዜሮ ሌላ ተለዋጭ ሌላ ተለዋጭ ስልክ ልስጥሽ ደግሞ ሌላ ዜሮ ዘጠኝ ሀያ ዘጠኝ ብለሻል
እሺ ሀያ ዘጠኝ ሰላሳ ዘጠኝ
ሰላሳ ዘጠኝ ሰላሳ ስምንት ሀያ ስምንት
ስንት ሰላሳ ስምንት ሀያ ስምንት ሰላሳ ስምንት ሀያ ስምንት ሀያ ስምንት በዚህ ድሎት በዚህም አልመጣልኝም። በዚህም አልተመዘገበ ሲል ነበሮትን አስታውሱ